Good afternoon Capital Hotel and Spa ጃስ speaking።
ጤና ይስጥልኝ።
አብሮ
ለአሁን እንትን steam ና sauna ቦታ አለ።
steam sauna አለ ነው።
ምንም ችግር የለውም። አሁን ስልሽ አሁን አሁን አይደለም፣ ምናልባት አስር ሰዓት እስከ አስራ አንድ ሰዓት ምናምን ባለው ቀጠሮ አንይዝም። steam sauna በማንኛውም ሰዓት መምጣት ይችላሉ።
ጥሩ ጸጉር ቤት፣ ጥፍር ቤት ምናምን ስንት ሰዓት ሰዓት ነው የሚሰሩት?
እስከ ማታ አምስት ሰዓት። ጥፍር ግን ትንሽ busy ነው ዛሬ አይኖረንም ቦታ።
በእውነት ጥፍር ሙሉ ለሙሉ busy ነው። እግር መዘፍዘፍ ምናምንም busy ነው።
አዎ Okay። ስለዚህ ሊኖር የሚችለው እንትን ብቻ ነው steam እና ጸጉር ይኖረናል።
steam እና ጸጉር ብቻ።
አዎ በቃ understand thank you so much